ጤና ይስጥልኝ። Hello ቪዛ ሚኪ ነኝ። በኮማይት ጉዞ መረጃ ልስጠው።
አዲስ ፓስፖርት ለማውጣት ነበር።
እሺ website ኡን እንስጠው። ኦንላይን ላይ ነው የሚወጣው።
በኦንላይን ነው።
form ኡን የሚሞሉት አዎ፣ ኦንላይን ላይ ቀጠሮ ያስይዙና ብሩን ይከፍላሉ። ከዛ አሻራ ይሰጣሉ።
እና ምን- ምን ነው የሚያስፈልገኝ አሁን?
እ፣ የልደት ሰርተፍኬቶትንና የቀበሌ አዎ።
መታወቂያዎትን የታደሰ በ- ይቀበል።
በምን ነው የምልከው? በዚህ አይ ኦንላይን ላይ ነው የሚሞላው። website አላቸው። እሱን website እንስጦትና በሱ ላይ ስ- ሙሉ information ኦትን፣ ስሞትን፣ የተለያየ ነገር ይጠይቆታል። ከዛ የልደት ሰርተፍኬቶትና የቀበሌ መታወቂያዎትን በስልክ አንስተው scan አድርገው ያስገባሉ እና ፎቶ
እሺ፣ እሺ።
ልስጦት website ን።
አዎ፣ እሺ ጻፉ
እሺ።
ደብሊው ደብሊው ደብሊው ዶት
ሶስት ጊዜ
W W W ሶስት ጊዜ
አዎ፣ dot ያርጉና ነጥብ አድርገው Ethiopian
dot Ethiopian
ኢዮ Ethiopian ፓስፖርት
ፓስፖርት ሰርቪስስ
ሰርቪስ ሰርቪስስ መጨረሻ ላይ S አለው። ሰርቪስስ
ሰርቪስስ dot ያርጉና G O V
እሺ፣ O G O V
V V ነው V አዎ V
V
dot ያርጉና E T
እሺ፣ እሺ።
ይህን website space አያደርጉ መሀሉ ላይ space የለውም። ቀጣጥሎ የጻፉትና ጎግል ላይ አ፣ ከዛ Ethiopian passport service ብሎ ያመጣሉታል። እሱ ውስጥ ገብተው አዲስ ፓስፖርት ብለው ማውጣት ይችላሉ።
እሺ፣ እሺ። አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን